አልችልም። በፊት ቤት ቤት ነው የምልህ።
ሰላም ነው ቤቲ?
ሰላም አለ እንትን አሁን ተቋርጦብኝ ነው ስልክ እንትን አሁን ማን ያናገረኝ እንትን ማን ልበል አሰላ ነኝ።
አንተ? Okay ዮሴፍ።
ዮሴፍ አሰላ ነኝ። እኔን በ account የተጭበረበረ ጋ- ወደ cashier ጋ የገባ ገንዘብ አለ ተብዬ ነበር። አሁን ማን ያናገረኝ?
እሺ እሺ፣ አንዴ ጠብቀኝ።
እሺ በአንዴ ገብርኤል
Hello Hello ዮሴፍ፣ አቤት።
እ፣ ሰላም ነው አለን ሰላም ነው።
እ፣ መጀመሪያ ይኸውልህ አባ እሺ አሁን ደውዬለት ነበረ። check አድርጋችሁ መጀመሪያ እንትን በሉ ጉዳዩን እ፣ እንትን በሉ። እሺ ሲቀጥል ደግሞ ማለት ነው እ፣ እኔ ጋር አይደለም የተደረገው። ባሌ ጎባ የተከፈተ የባሌ ጎባ agent አላችሁ አይደለ?
ዮሴፍ ዮሴፍ አንድ ሚል አንተ cashier አይደለም እንዴ?
ዮሴፍ አሰላ ነው ይሄ። ዮሴፍ አንድ የአንድ የኔ አይደለም።
ዮሴፍ አንድ እኮ እኔ እኮ ዮሴፍ አንድ ነው ያልኩ። ዮሴፍ አንድ ያንተ አይደለም?
የዮሴፍ አንድ የእኔ ነው፣ ግን የት ነው የከፈትከው ስለው ባሌ ጎባ ነው ያለኝ። የባሌ ጎባው ዮሴፍ ላይ ነው የተደረገው ይሄ ነገር እንጂ እኔ ጋር አይደለም አባ። ልጁን check አይ፣ እኔ- አደረኩት።
እሺ አይ፣ እኔ እኮ እንትን ዮሴፍ አንድ ሲል cashier ኡ ያንተ መስሎኝ እኮ ነው።
አይ የእኔ እኔ ጋር አይደለም። እዛው ዮሴፍ አንድ አይደለም እንዴ አንተ?
እኮ የእኔ ዮሴፍ አንድ ነው። ዮሴፍ አሰላ cashier አንድ ነው። ይኸውልህ ቆይ እስኪ አንዴ ሊሆና ድንገሬ ዮሴፍ ልጁን ባለ- ይኸውልህ በስነ ስርዓት ጠይቀው። ይኸውልህ የት ነው ስለው የት ነው ስለው ጎባ ነኝ እኮ ነው ያለኝ። የት- የጎባ አ- agent ነው የከፈትከው ስለው አዎ እዛ ነው የከፈትኩት አለ። በቃ Okay፣ እዛ Okay።
የከፈትክበት ሄድና እንትን በል በለው በቃ አልኩልኝ ችግር እኔ።
የለውም። በቃ እሺ፣ እሺ፣ በቃ sorry፣ በጣም ችግር የለውም።